hello ጤና Best Bet
እንዴት አደርሽ?
ሰላም እንዴት ነህ? እሺ ምን ልርዳ የሆነ ትኬት ተበልቶ የበላሁት ነበርና እስካሁን ብሩ አልገባልኝም።
okay እሺ cashier code ዋን ትነግረኛለህ? አንዴ check ላድርግልህ።
እሺ አስር አስር ዜሮ ስምንት ዜሮ ስምንት ስልሳ ሁለት ዘጠና ሰባት
postponed የሆነ ጨዋታ አለ።
አራት ሰዓት ሞልቶታል ሞልቶታል። አራት ሰዓት አለፈው። አዎ ከትናንት በስቲያ ነው።
okay፣ እሺ። በመች ነበር ጨዋታ? በሁለት ነበር አይደለ?
አዎ
እሺ አሳውቅልሃለሁ። እሺ ታረምልሃል። ትንሽ ቆይታ ሞክረው።
ምነው አባ- ትናንትም ደውዬ እንደዚህ ነው ያላችሁኝ።
አዎ መፍትሄ አሳው- የለውም።
አሳውቅልሃለሁ። ይታረምልሃል። አሁን ትንሽ ቆይታ ሞክረው። እሺ
ስንት ከስንት ሰዓት ከስንት ደቂቃ በኋላ ነው?
እም፣ እስከ ማለት እኔ አሳውቅልሃለሁ። አሁን በታረመ ሰዓት check ማድረግ ትችላለህ። ትንሽ ቆይታ check አድርገው። አንድ አደ- ሀያ ደቂቃ እኔ አሁን አሳውቅልሃለሁ።
እሺ አመሰግናለሁ። እሺ ይገርማል።